ሄሎ ሀብታሙ አቤት ሄሎ ስራው እሺ ይሁንና ሰዓት ይስተካከልልሃል።
ሄሎ ሄሎ ሀብታሙ ሄሎ አቤት አለ
ይልሃል ስራው እሺ እ
ይስተካከላል ስራው
ይላል
ይስተካከላል። አሁን ይስተካከልልሃል። ጨርስ ደውል።
እሺ አሁን ከሚካኤል እኮ ነው የታዘዘው። ከሚካኤል እ፣ ነው የታዘዘው ይሰጠን በ- በስልክ ነው የታዘዘው። እ፣ አለ። ኤርሊንግ ኤርሊንግ ማለት ነው በእነሱ ቤት ኤርሊ- እ፣ ከኪያ የታዘዘው ኤርግ ቼክ ይደረግ የቻኖሉና ሌላው የቻለውን ጨርሻለሁ። ግን ከበርገር ቤዝ እሺ፣ እሺ።
ከእንትን ከእንትን ማነው ስሙ ከ Enjoy ከ Enjoy እሺ የታዘዘው ንገረኝ ከሚካኤል order ነው የሚለው።
ነበር። እሺ ንገረኝ order number
order number ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ
ስልሳ ሰባት ዜሮ ዘጠኝ ስልሳ ሰባት እሺ ይታይልሃል።
አዎ።
እሺ እሺ